ጤና ይስጥልኝ። ሁሉ ስፖርት ባኮ ምን ልርዳዎት?
አብሮ ስጥልኝ። withdraw አድርጌ ነበርኩኝ ከሁሉ ወደ ቴሌብር ላይ ግን ብሩን አላስገባም።
እሺ
እ?
አልገባም።
አዎ withdraw አድርጌ ብሩ አልገባም ቴሌብር ላይ።
እሺ የ transaction history ውን ይግቡና የሁሉ ስፖርትን
ይህም ባለ እኮ እሱ transaction አልከፍት አለ አይሰራም እሱ።
refresh ያደረጉት
አዎ refresh አድርጌ ብሞክርም አልከፍት አለ transaction እንዲህ አለ። እሺ እ?
እሺ የ- የማይከፍተውን screenshot ያርጉና ያስተላለፉበትን ቀን ሰዓትና ብር አድርገው ይላኩልን ቴሌግራም ላይ። የማይከፍተውን okay።
screenshot ያርጉት።
እሺ እሺ